I hope you have payment.
Hello.
Hello? A ver, Eh, ah, Apa Noro Mangiru?
so,
Hello.
a ver,
Romita?
m- ምን ልርዳዎት?
አ- አማርኛ የለም።
አማርኛ አልችልም የሚለው አማርኛ አልችልም። ሄሎ hello hello።
አገልግሎቱን መጠቀም ፈልገው ነው?
አ- አዎ
እሺ ዘጠና ሁለት ስልሳ ሁለት ላይ ይደውሉና ለራዲዮ አገልግሎት አንድ ቁጥርን ይጫኑ፣ ለሙዚቃ አገልግሎት ደግሞ ሁለት ቁጥርን ይጫኑ። ኦሮምኛ ሙዚቃ ማዳመጥ ከፈለጉ ሁለት ቁጥርን ከተጫኑ በኋላ ኦፕሬተሯ በምትሰጡት አማራጭ ድጋሜ ሁለት ቁጥር በመንካት ማዳመጥ ይችላሉ።
እሺ፣
እሺ ስለደወሉ እናመሰግናለን። መልካም ቀን።
መልካም